Hello, good morning. How may I help?
Hello?
Hello, hello.
ምን አይሰሙ
Uh, ይሰማል?
ሰላም ነው?
አለን እግዚአብሔር ይመስገን።
አ፣ የቤት ሰራተኛ እናንተ ጋር ይኖራል? እንዴ?
አዎ አዎ፣ uh, ይኖራል።
የቤት ሰራተኛ ፈልጌ ነበር።
እሺ፣ uh, የት አካባቢ ነው ያሉት?
እኔ ፈረንሳይ አካባቢ
Uh, ይቅርታ አልተሰማኝም።
ፈረንሳይ ፈረንሳይ አካባቢ
ፈረንሳይ ለጋ ሲሆን።
ያ
እሺ እሺ፣ uh, ማን ልበል ስምዎን?
እኔ ኤርሚያስ ነው እባላለሁ።
እሺ እሺ፣ uh, ስለ ጉዳዩን ከየት ነው የሰሙት?
አ፣ ኢንተርኔት ላይ አይቼ ነው።
okay፣ እሺ እሺ። እ፣ ምን አይነት ቤት ነው? ያው ባለሙያ በማፈላለጉ ላይ እንድናግዞት እ፣ እ።
ስለ እ፣ ቤቱ ሁኔታ ይንገሩኝ። እ፣ ምን አይነት ቤት ነው? ኮንዶሚኒየም፣ ቪላ፣ አፓርትመንት?
አይ አይደለም፣ የመሬት ላይ ቤት ነው።
ኦኬ የመሬት ላይ ቤት እና ሚስቴና አንድ የሁለት አመት ህጻን ልጅ አለ።
እሺ እሺ ከዛ በቃ ያው የቤት ውስጥ ስራ ማገዝና ልጅ መያዝ ነው።
እሺ እሺ እ፣ ቤ- እ፣ ባለሙያውንስ በምን ያህል ጊዜ እንድትመጣ ነው የሚፈልጉት?
ምን አለ
እ፣ ባለሙያ በምን ያህል ጊዜ ፍጥነት እንድትመጣ ነው የሚፈልጉት? ማለትም እ፣ ዛሬ በሳምንት- ራሱ ነው ደስ ይለኛል።
ገባኝ። በ shift ማለት ነው። በሳምንት አንድ ቀን ሁለት ቀን ወይስ ደግሞ አይ።
በሳምንት እ፣ ሶስት ወይም እስከ አምስት ቀን? እ፣ ሙሉ መግባት የሚችል የለም። ጠቅልል
ምን አሉ?
ሙሉ ጠቅልሎ የሚገባ የለም።
okay እ፣ አ፣ ቤት ውስጥ የሚኖሩ አይነት እ፣ አ፣
ባለሙያዎች ሁለት
ምን አልከኝ ወንድሜ?
ሄሎ፣ አይሰማም?
ይሰማል አልከኝ? ሄሎ
ሄሎ